Tina?
ወይ አሁን ለ- ሰውዬ ነው ተቋረጠ። ድምፅሽ ራቀ።
እሺ እኔ እንደነገርኩሽ ክላሷ አንድ ወር ከአስራ አምስት ቀን ነው።
እም፣ ላይ ቀን ደግሞ ለሁለት ሰዓት ያክል ለሳምንት ሶስት ቀን ማለት ነው።
ሰኞ ስልክ ነው ቀኑ
ሰኞ፣ ሮብ፣ አርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ
እሺ እንትን ከሀያት ውጭ ሌላ ሌላ እንትን branch የላችሁም ነው class ኡን ለመከታተል አዎ የለንም።
እሺ ክፍያ ውስጥ ክፍያ አስራ ሁለት ሺህ ብር እሺ ኤ- video editing ብቻ ነው አይደል አዎ video editing
እሺ እስከ መቼ እንትን ማለት ይቻላል ወስኜ ለመደወል
እኛው ቀኑን አናውቀውም። ምክንያቱም የተመዘገቡ ብዙ ሰዎች አሉ እና በከፈሉበት ቀን ስለሆነ ቦታ የምንይዝ አሁን ከመቶ በላይ ሰው ከፍሏል እና
ስለዚህ በቃ እሺ ደውዬ ላሳውቅሽ